ሄሎ ጤና ይስጥልኝ። ደንክ ዲዛይን እንደውልልን።
ሄሎ
ሄሎ አይሰማም።
ሰላም፣ እንዴት አደርሽ?
እግዚአብሔር ይመስገን።
ቢሮአችን መዘገብ ለጥቼ ነበር አጣኋት።
በምን ጉዳይ ነው መመዝገብ የፈለግሽው? ለምን ግን ለምን ለምን ለዩቲዩብ ስልጠና ነው?
አይ አይደለም። ኧረ የሚያዘጋጀው እንትን አለ አይደለ? የታሪክ የህይወት ታሪክ
የምንድን የህይወት ታሪክሽ የምታወሪበት አለ አይደል?
የአንድ ሰው ህይወት አዎ
እሺ። አዎ ቢሮአችን ለጊዜው ተዘግቷል። ቦሌ ደንበር ነው ያለው። ግን እኔ መመዝገብ ልመዝግብ።
እሺ
እሺ፣ አንድ መስመር ልጠብቅኝ። ስምሽን ማን ልበል?
ኤደን
ማን?
ኤደን ሄደን ማን?
ቤታቸው
ሄደን ጌታቸው።
አዎ ስልክ ቁጥርሽ ልያዝ።
ሀያ ሶስት
ሀያ ሶስት ሀያ አንድ ሀያ ሶስት ሀያ ሀያ አንድ ሀያ አንድ ሀያ አንድ አርባ አምስት አርባ አምስት አርባ አምስት
አድራሻ ሼት ነው